Hello ጌትነት፣ አቤት።
ሰላም እንዴት አመሻህ?
እግዚአብሔር ይመስገን።
ከቤት ቤት ነው የምደውልልህ።
እሺ GR ላይ add የተደረጉት አዳዲሱን game ኦች አስጀምራችሁታል አዎ።
ወይስ
አይ አላ no event ይላል መሰለኝ።
እ? ምን ይላል?
no event እያለ ነው። እንዴት እያለ- ነው? እሺ እ።
እንዴት ነው? ነው በምንድን ነው የምታጫውተው? በዲሽ ነው ወይስ በቪቦክስ?
እኔ እ እ?
ጋር በዲሽ ነው ያጫወት ያለው።
በዲሽ ነው። እንደዛ ከሆነ frequency ን ላክልህና ተልኮልሃል።
አይ አልተላከልኝ። frequency ሳይሆን letter የሆነ letter ተልኮልኛል። አዲስ contact ያድርጉ best bet እ፣ mail okay።
support እሺ እንደዛ ከሆነ አንደኛ የ game ኦቹ ምን ምን እንደሆኑ እና እንዴት ማጫወት እንዳለባችሁ የሚያሳይ ቪዲዮ አለ። ቪዲዮውንና frequency ውን እልክልሃለሁ።
መልካም እሺ፣ ችግር የለውም።
እሱን ልላክልህና አይተኸው እ፣ ነገ ብታስጀምሩት መልካም ነው። ያልገባችሁ ነገር ካለ ደውላችሁ ጠይቁ።
በቃ መልካም፣ ችግር የለውም። ጠዋት አስጀምራለሁ የሁሉንም shop አሁን forward እ፣ አደረግልህና እ፣ እሺ ጠዋት አይታችሁ አ፣ ከዛ ያለውን አዎ።
ነገር አሳውቅን። እሺ hello ይሰማል?
አ፣ ይሰማል ይሰማል።
ተቆራረጠ። እሺ በቃ አሁን forward አደርግልሃለሁ ሁለቱንም። በዲሽ ከሆነ frequency ው ሌላ ነው፣ ለዛ ነው።
በቃ እሺ፣ በዲሽ ነው።
እሺ እሺ እሺ። መልካም ምሽት።
መልካም እሺ።